எழுபத்தி ஐந்து சதவீதம் best ይስጥልን ቤስቱ ቤት ስለምን
ቼንጅ ፓስወርድ ብሎ አሁን ደውዬ ነበር ነብዩ ነኝ ከሀዋሳ እሺ
ቨርቹዋሉን ቼንጅ ፓስወርድ ብሎ ነበር እና እሺ ቴሌግራም ላይ ላክልኝ ብላኝ ልክ ያለ ቴሌግራም ረዲት ነብዩ ናቸው ነው ያወራሽው ልኬልሻለሁ ቴሌግራም ላይ ነብዩ ሀዋሳ ነው ሀዋሳ ሀዋሳ ቴሌግራም ላይ ነባ ነው የሚለው
እ?
አዎ አዎ እሱ ነው ነባ ሀዋሳ mobile agent